ጤና ይስጥልኝ አሪባታ።
እንዴት ነሽ? ሰላም ነው?
እግዚአብሔር ይመስገን አባ።
አባይ ጃክ አላችሁ እንዴ? በአውቶማቲክ አባይ ጃክ አለን።
ስንት ነው የሚባለው?
ሁለት ሺህ አስር አለን። በባንክ ከሆነ አንድ ሚሊዮን አንድ መቶ
በባንክ
በባንክ ከሆነ አንድ ሚሊዮን አንድ መቶ
cash cash cash ከሆነ አንድ ሚሊዮን ብለናል። ድርድር ይኖረናል ከፍተሻ በኋላ።
okay automatic ማልሽ የሁለት ሺህ ስንት?
ሁለት ሺህ አስር
የትኛው branch ነው ያለው?
ከአስር branchኣችን ነው የሚገኘው። ሲመጡ ይደውሉልን፣ አዘጋጅተን እንድንጠብቅዎት።
በቃ እመጣለሁ እኮ ሲመጡ ይደውሉልን ያሳ